Hello,
Hello.
Daraj from Biskuit.
Andina Indonesia.
ደህና ነኝ።
አውቀናሽ ብሩ እስካሁን አልገባ።
ዊዝዶ አድርገ ነው።
አዎ
እሺ፣ የሳንቲም ስልክ ልስጥህና ትደውልላታለህ።
ሳንቲም- ሳንቲም ስልክ አይሰራም። በናሽ ሳንቲሙ አንቺ ነው፣ ቤት ቢቱ አንቺ ነው። የእኛም አትሽ ወደ አጋ ወሬራ ነው እንደዚህ
አቤት፣ ምን ሆነሽ በናሽ? ተ- ብር ትለካላችሁ ወይ ተው በናሽ።
ከቤስ ቤት አካውንት እኮ ወጥቶ ሳንቲሞች ጋር ነው ወይኔ ያለው።
የጫወትኩበት ጫወታውም የት ነው? ቤት ቢቱ ነው አይደለም?
አዎ፣ ከስ- ከሳን- ከቤስ ቤት አካውንት ወጥቶ አንቺ ነው ሳንቲም ጋር ነው ያለው።
የአንቺ ስራ ነው እኮ እኔ አይደለሁም።
እሺ፣ ስልክህን ንገረኝ።
ዜሮ ዘጠኝ ሀያ አራት ስንት ጊዜ ልንገር በናሽ?
ዜሮ ዘጠኝ ሀያ አራት
ሰማንያ ስድስት
ሰማንያ ስድስት አስራ አራት አስራ አራት ስልሳ ዘጠኝ ስልሳ ዘጠኝ እሺ፣ ስንት ብር ነው?
ሁለት ሺህ መቶ ብር ነው። ድሮ ያረኩበት መቁጥሩልኝ ነገር
Hello
Hello፣ Hello፣ ሰላም ነው ሰላም ነኝ።
አለን አለ። ስንት ብር ነው ወንድሜ?
ሁለት ሺህ ስምንት መቶ ስንት ብር ነው?
ሁለት ሺህ ስምንት መቶ ብር ነው።
ሁለት ሺህ ስምንት መቶ ብር ዛሬ ነው።
ወር ጠዋት አስራ አንድ ሰዓት ሌሊት ላይ ነበረ።
Okay፣ ጠዋት ነው የላከው።
አዎ እሺ ቆይ ልየውና ልንገርክ። ሁለት ሺህ ስምንት መቶ ብር ይልኳላ።
አዎ እስቲ ቆይ ሳንቲሞቹ እኮ ናቸው እነሱ። የሆነ system እያስተካከሉ ነው፣ pending ላይ ስለሆነ ነው። ትንሽ ጠብቀውና ያስገቡልሃል። እሺ እሺ፣ በእናትህ እስከ ስን- እስከ ስንት ሰዓት ነው? አሁን ጠዋት እስኪ- ላይ እስካሁን ያስተካክሉ ነው system።
አዎ፣ የሆነ pending ሆኖባቸው እያስተካከል ነው ብሏል። ትንሽ ጠብቀን አሁን- እንዳስተካክል ይገባል። እሺ ትንሽ ጠብቀን።
አሁን እንዲህ ነው የምፈልገው በእናትህ።
እሺ እሺ፣ ይገባል። ትንሽ ጠብቀን።
ወር- የ- የ- የቀና